Hello. ሄሎ
ሄላ
ያስተልኝ ሰላም ጤና ይስጥልን። ብስት ቤት አቤት ነኝ።
ተስሽ ነው ዳዊት ነኝ።
ተስፍሽ
ሄሎ አላው ላገናኘ ተስፍሽ አዎ።
ማን ማን ልበል ዳዊት
ተስፍሽ ዳዊት ትራንስፈር ላድርግ።
ቁጥር ላይ ነው።
ማርያም ና ቆይ ሊደውልልህ ነው። እሺ አባ ሄላ እሺ ሄሎ እሺ ሊደውልልክ ነው። ሄላ
ሄሎ እሺ ሊደውልልህ ነው። ኦኬ